ጤና ይስጥልኝ። ጉዳይ ሀና ባላ የምንደርዳው
ችግር የለውም። ባለፈው ማለት ትናንት ከአርብ ዕለት ምናምን ደውዬ ነበረ እሺ
እና አንተ አድራሻውን አልነገርሽኝም። ለዛ ነው text ኡ ደግሞ አልገባልኝም።
እ፣ የቢሮአችን አድራሻ ነው።
እ፣ አዎ ነገ ነው። ነገ ከሁለት ሰዓት ተኩል ሁለት ሰዓት ተኩል እ፣ ቀጠሮ አስይዣለሁ።
እሺ አድራሻችን ጎተራ ፔፕሲ
ፔፕሲ ንፋስ ስልክ ፖሊስ መምሪያ ዝቅ ብሎ
ለፋስ ስልክ
ፖሊስ መምሪያ ዝቅ ብሎ እ፣ አሁን እ፣ ፎቶ ሊያዝና እ፣ ወይ text ልላክልዎት።
እ፣ ይሄኛው ስልክ text ስለማያነብ ቴክስት ሁለተኛው ስልክ አያውቅም።
ልስጥሽ?
እሺ አዎ፣ እንቀር እምቢ አለኝ። ሁለተኛው እሺ።
ስልክ ልስጥ ዜሮ ዘጠኝ ዘጠና ስድስት እሺ
አርባ አምስት
አርባ አምስት ሀያ ሰባት ሀያ ሰባት ዜሮ አራት
እሺ ስለዚህ በዚህ የስልክ ቁጥር text ልክታል ነው። ነገር ግን ሁለት ተኩል ላይ እዚህ ይገኙ ሲያረፍቱ።
እሺ እሺ ንፋስ እሺ፣ ስልክ መልካም።
ንፋስ ንፋስ ስልክ ነው ያልሽኝ አይደለ?
ጎተራ ፔፕሲ ንፋስ ስልክ ፖሊስ መምሪያ ነው።
እሺ እሺ፣ አመሰግናለሁ።
እሺ መልካም ቀን። እሺ።
እሺ።